ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
okay የሆነ ጉዞ መረጃ ፈልጌ ነበር።
እሺ ወዴት ነበር ጉዞ መረጃ?
ሳውዲ ሳውዲ።
እ፣ እሺ በምንድን ነው ሳውዲ መሄድ የፈለጉት?
ያው ለስራ ነዋ።
ለስራ?
እ፣ እሺ እስክሪብቶና ወረቀት ከያዙ ስራ የሚያገኙበትን site ልንገሮት።
ኦኬ እንደገና ልደውልሽ እስከትመጪ።
እሺ መደወል ይችላሉ።
እሺ እሺ።